account ነው። የትኛው አካውንት hello ብርሃኑ፣ አቤት ብርሃኑ የላንቻው ልኬልሃለሁ። እሺ አለው ብላኛለች፣ ስድስት ሰዓት ብሎኛል።
እሺ
የቃሊቲዋ ግን አሁን መብራት የለም ካለሁኝ እደውልልሻለሁ ብለኛለች እና ለበቃ ላንቻ ጋር ሂድ እሺ። ከዛ ትንገረኝና እልክልሃለሁ ደግሞ ከስድስት ሰዓት በኋላ
እሺ እሺ እሺ። ብርሃኑ መልካም
ቻው